Hello, Jose King.
How's it?
ወይ ደህና ነሽ?
አለው ሄሎ።
እግዚአብሔር ይመስገን።
ሀምሳ ሰባት ሀምሳ ሰባት ስንት አልከኝ?
ሀምሳ ሰባት ሀምሳ ሰባት ሀምሳ ሰባት ሀምሳ ሰባት
አልጠብኝ። ምንድን ነው ሀምሳ ሰባት ሀምሳ ሰባት እንድታስወጪልኝ ነበረ ተቃራኒ የሆነብኝ ከምሰራው ጋር አይደል?
ንገረኝ። ያኛውንም አ- ሀምሳ ሰባት ሀምሳ ሁለት
ሀምሳ ሰባት ሀምሳ ሁለት እሺ አንዴ
ሄሎ ወይኔ ዘጋችሁ ሄሎ አልዘጋሁትም። ጠብቀኝ አንዴ። ናስሌ ለ አዎ አዎ አዎ
እሺ፣ ናስሌ ከኬኬኤፍሲ መስቀል ፍሎር እሺ፣ ፐርና ሌላ ያስካ ከጫካ ቦሌ ወደ ቦሞና እዚሁ ጠብቀኝ
የት ልጠብቅሽ ጠብቀኝ፣ መስመር ላይ ጠብቀኝ።
እኔም ቤት እሷ ከገባልህ በኋላ ተከራከር ባንስ ምኑ ጋር ነው ያለው?
ሄሎ ሄሎ ላስት ላይ የመስቀል Flower ኡን ነው የምሰራው። ከሰራ የምሰራው እሱን ነው ታስወጪ ውስጡን ምን ይዤ ነው?
ባህል dispatch እንደዛ።
አረ በእናትሽ ምንድን ነው ቀድሜ ያዝኩት ያንን አይደል እንዴ አልሽኝ
አሁን ከኛ ጋር ተከራከሩ።
እኮ ይሽ እና ልክ አይደለሁ እንዴ እኔ እ dispatch አሁን ቀድመ ስላያስክ ስላላያስክ አይደለም። እነሱ እሺ፣ መብት አላቸው እሺ፣ መርጠው እሺ፣ ማሰራት። accept ይኸውልሽ፣ ያልከውን ወርደው መርጠው ነው የሚያሰሩ።
በቃ እሺ ይኸውልሽ እም፣ Hello pin አድርጊልኝ ወይ እሰራዋለሁ pin አድርጊ ሁለቱንም ትሰሯለህ?
አሁን እሰራዋለሁ pin አድርጊ እሺ እሺ አይልሃለሁ። እሺ ግን ባለጌ ነህ በይው እሺ ዲስፓቸር